ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ሰለሞን አዎ ከዊ ፕላስ transportation አገልግሎት ነበር ምደውልልህ።
ከምን?
ከዊ ፕላስ
እሺ ከዚህ በፊት እ፣ ተመዝግበህ ነበር አይደል? በ sales ኦቻችን።
ኧረ አልተመዘገብኩም።
እሺ፣ ለማንኛውም አሽከርካሪ ነህ?
አ
እሺ፣ ከኛ ጋራ ለመስራት እ፣ ከፈለግ እ።
ለየት ስለሚያደርገን ነገር ለመንገርህ ነበር ኧረ ት- ት- ትቼዋለሁ ስራውን።
ነው። እሺ፣ አዎ።
እሺ፣ አመሰግናለሁ።